ሄሎ
ሄሎ ጤና ይስጥልኝ።
አዎ ይስጥልን።
ዘላለም ከችፕችፕ ነበር የደወልኩት።
ከየት?
ከችፕችፕ ባለፈው እቃ ማቅረብ እችላለሁ ብሎ social media ላይ ተመዝግበው መልሼ እደውላለሁ ብሎኝ ነበርና
okay። እና ምሽት አካባቢ እንደውላለን ብለኝ ነበር። አጋጣሚ ደግሞ አሁን እንትን እያልኩኝ እስኪ ልደውልልህ መልሼ በዚህ ስልክ።
እሺ፣ እሺ ይችላል። እሺ፣ እሺ።
እሺ፣ እሺ።